hello ጤና ይስጥልኝ።
ጤና ይስጥልኝ።
ከ ChipChip ነው የደወልኩሎት።
ከየት ከ ChipChip
OK። እሺ ወንድሜ።
የሰሚራ group ላይ order አድርጋችሁ ነበር ድንች እና አዎ ትክክል ትክክል።
እኮ አልሰራም። የሰሚራ driver ኡ ደርሶ ነበር መቀበል አሃ።
ስለሚችል ኮድ ያለው ሰው።
የት አካባቢ ናችሁ? አምጥታችሁት ነው እቃውን?
አዎ የተሞላው location አካባቢ ነው የመ- OK። ቆይ እስኪ አንዴ ልደውል፣ ከይቅርታ ጋር ልደውል አባቴ።
እሺ ደውላትና ሰውን እሺ።
ቶሎ driver ኡ እኔ ስለቆመ ያለሁት ሌላ ቦታ ስለሆነ ወደ ሰፈረ ሰላም እንደ- ርቅባችኋለሁ።
በቃ እስኪ ሌላ ሰው ካለ ያመቻቹና እስኪ እሺ ደውሉ።
እሺ ቆሟል እሺ driver።
ወንድሜ እሺ፣ እሺ ወንድሜ እሺ